ሄሎ ጤና ይስጥልኝ።
አብሮ ይስጥልን። እንዴት ናቸው?
የምንታዘው ቢል እግዚአብሔር ይመስገን።
ምን ልብዳው ቴሌቪዥን ነው።
የሆነ ብር ሞልቶ ነበርና ተቆርጦብኛል ለማውሰግ ነበር።
እሺ እነሱ እንዳይጠብቁኝና እንዴ ሊለው ሲስተም ላይ
እ?
አንዲት ሲስተም ላይ ሊሎት ደንበኝነትን አቋርጠውታል። እሺ ተቋርጧል ዛሬ እና ሌላ ስልክ ደግሞ እንደዚህ አቆብኛል። ሌላ በሌላ መስመር በዛ ልደውል
አይ ይንገሩኝ ስልክ ቁጥሩን
እ?
ስልክ ቁጥሩን ይንገሩኝ ዜሮ ዘጠኝ
ዜሮ ዘጠኝ ሰላሳ ሁለት እሺ
ሰባ ሰባት እሺ
ሰባ ሁለት
እሺ
አስራ ዘጠኝ
እሺ አይ ተጠቃሚ አይደሉም ይሄኛው።
ነው። እሺ እሺ እሺ መልካም ጊዜ
ይኸውልህ